ልጆች ያላችሁ እሱ ጋር እ
ሄሎ ሄሎ ዳዊት አቤት፣ እንዴት ነህ? ሰላም ነው ሰላም ነው?
አለን። እግዚአብሔር ይመስገን። የዚህኛው game ባለፈው የላክንልህ እ ወደዚህ እንዴት ፈልገህ ነበር እንዲከፈት እ እንዲከፈት ፈልገህ ነበር። ይሄ penalty ው ምናምን ያልነው አ እ እንትን ነው ያንተ ግን Kiron ያለውና አ
Kiron ላይ ሳይሆን game ኡ ያለው Golden Race የሚባል ሌላ virtual game ነው እሺ፣ እና አሁን ሁለቱንም shop አንሰጥም እውነት ለመናገር ይሄኛውን ግን ምናልባት shift ልታረግ ፈልገህ ከሆነ አሊያም ደግሞ deposit አድርጋችሁ በዚህ የሚጀምሩ ከሆነ አ ማስደረግ እንችላለን።
እኮ አሀ፣ ያኛው ቀርቶ እ እዛኛው Keno?
የለም እዛኛው እናንተ ቀይ red Keno ላይ የወሰዳችሁት አለ አይደለ?
አ
እሱ ላይ የለም።
ስለዚህ
ስለዚህ አሁን አዲስ shop ነው የሚያስፈልገው የ Golden የሚባል shop ማለት ነው።
ሌላ አ እና ምናልባት ፈቃደኛ ከሆንክ ወይ shift የምታረግ ከሆነ አሊያም አ።
ደግሞ ዲፖዚት አድርጋችሁ መክፈት የምትፈልግ ከሆነ ሌላ ሾፕ እ
አይ እንደዛ እንኳን ይሄኛውም እኔ እኮ ይሄ ኬኖ ብዙም ጥሩ አይደለም። ዝም ብለን መበላት ምናምን ሆኗል።
ስልሳችሁ አሪፍ አይደለም።
አዎ
ምን ያህል ነው አ።
በቀን?
እንደ እንደ ተጨማሪ እኮ ፈልገህ ሴልሱ ጥሩ ሆኖ መበል ኔጌቲቭ ይበዛዋል።
ኦኬ እንደ ተጨማሪ ነው ከቅርብ የፈለጋችሁት ጊዜ ወዲህ ወር ከምናምን ማለት ነው አይደለ?
ሁለት ወር ሁለት ወር ምናምን negative ነው በቃ ሁሌ okay።
መበላት ነው።
ምናልባት check ስላልተደረገ ይሆናል እንጂ እሱ እኛ ልክ እ።
ታስቀምጥላችሁ ምናምን አይቀንስብህም አንተ ማግኘት ካለብህ።
እኮ እስቲ አሁን የሆነ ምን መስተካከል check የሚደረግ ነገር ካለው እስቲ እንዲያደርጉልኝ ይልኛ ይሄኛው ነው በቃ እሺ። so ዛሬ አይ- ዝም ብለን ሂሳቡን እናየው።
እ ትችያለሽ የአንድ ወሩን ይሁ አዎ
ይሁና ንገርኝ እስቲ ይሆናል አይሆንም የሚለው ነገር ይሁ
እ፣ በቃ እንደዛ እናደርገዋለን።
አዎ ለምን ጥሩ አይደለም እም- እንትን የምለው ከምዘጋው ብዬ ነው ከምዘጋው አሁን ይሄኛው እንደ ተጨማሪ ስፒኑን ስለማንጠቀምበት እሱን ትቼ ይሄኛውን እንደ ተጨማሪ ላደርገው ነበር እ፣ እሺ በቃ ምናልባት sales ኡ የሆነ ዝቅ የሚል አይነት ነገር ከሆነ እ።
ወደዛ shift ካረክ ብዬ ነው ለ- እንደ እንደ አማራጭ ማለት ነው።
እኮ ካልሆነማ ወደዛ shift እናደርጋለን እስቲ የሚሆነው ነገር ይሁን እስቲ በደንብ ያለፈው ወር ነው በጣም እንትን የሆናችሁት።
አዎ የአሁኑ ወር እስከ በቃ እስከ ትላንት ከትላንት በቃ እስከ ዛ- እስከ ትላንት ድረስ ያለው ወር ማለት ነው።
አዎ አዎ በቃ እሺ፣ በጣም እናደርጋለን።
ከሚገባው። እሺ ደውይልኝ።
እሺ እሺ